Hello
አሎ ጤና ይስጥልኝ። ቤችክን ሰላም ጤና ይስጥልኝ።
አለን ሰላም፣ እንዴት ናችሁ?
አለን አለን። ቤችክን የደወልከው አዎ፣ አዎ። እንትን ጥያቄ ነበረኝ። ምናልባት ከዚህ በፊት ደውዬ ነበርና የዶሮ ስምህ ስምህን ንገረኝ እስኪ።
ይቀበላለሁና ከዚህ በፊት የአንተ ስም ሪፖርት ንገረኝ።
ያደረግኩት ነበር። ሲሳይ አስፋው
ሳይ አስፋው
አስፋው። እሺ እሺ
ጳጉሜ አራት ወይም መስከረም አንድ ያስገባሁት ቦባንስ ነበረ እና አዎ።
ምናልባት የ- የጎደለም ነበረ የሞተም ደግሞ ሪፖርት ተደርጓል እና almost አሁን የዛሬ ሳምንት ደግሞ ሌላ ተጨማሪ ያስገባሁት ነበረ። ከዚህኛው ጋር ተካቶ እንዲመጣ ሪፖርት አድርጌ ነበር፣ ግን ሊመጣ አልቻለም። እ፣ እስኪ እሱን ምክንያቱም ታሰቡ አ- ቀሪ ነበር አይደለ? ሁለት መቶ ቀሪ
ቀሪ ሁለት መቶ ሀያ ነው ቦነሱ አልመጣም። ሁለተኛ ደግሞ አዎ፣ የሞተ እሱ ደግሞ ነው ሁለት እሱ ነው ያልመጣልህ
አዎ እሱም አልመጣም። የሞተም ደግሞ እሱ ነበረ አልመጣልህም እንዴ?
የመጣ የለም። ሁለቱም የመጣ የለም። አንድ ሺህ እህ።
ነው ያስገባሁት ያሁኑ አንድ ሺህ ብቻ ነው የደረሰው።
እህ
ስለዚህ የአሁኑ ላይ በቀደም እ፣ በቅርብ መጥቶልሃል?
አ- አ- አርብ ሳምንት እህ።
ነገ አርብ ሳምንት።
እህ
ስለዚህ ምንድን ነው ምክንያቱን በአክችለኛው ተደጋጋሚ ሪፖርትም አድርጋለሁ። እ፣ አስተባባሪው ዶክተርም ሪፖርት አድርጓል። እሱም ባይኑ ያየው ነገርም ስለሆነ
አዎ፣ ስለዚህ ሁለት መቶ አልመጣልህም።
ሁለት መቶም ሲደመር የሞተው ማለት ነው።
እሺ እሺ፣ check ላድርግልህና መልሼ እደውልልሃለሁ።
እሺ፣ እሺ።
እሺ